hello ጤና ይስጥልን ቤተሰቤት
እስኪ አንድ ክለብ ወጥቶብኝ ነበረ። ቦነስ ስንት እንዳለው ይልኝ።
እሺ cashier code ንገረኝ። አንፍ አስር አስር ዘጠና ዘጠና ሰማንያ አምስት ሀምሳ አራት
ሀምሳ አራት
ሰማንያ አምስት ሀምሳ አራት
እሺ ቦነስ ሰጥተዋል። እሺ አባ
ስንት አለው?
ሁለት ሺህ ብር ቦነስ
እሺ እሺ check አድርገው። እሺ እሺ